የምችለው አይሰማም።
አሁን አሸናፊ እሱ ሪስታርት አድርገው ግን ሪስታርት ታደርገው
እሺ ቢሆንም ካሸሮችንም አብርተህ ላይክ ውጥ አጥፋቸው እና እንደ አዲስ ግባ እሺ
እሺ ሎጋውት ብዬ ኖርማል እንትን ልበለው።
አ ዲሹ ተፈጣሪ- እንዳለ አጥፋውና ዲሹን እንዳለ አጥፋውና እንደ አዲስ ክፈተው ከዲኮደሩ
እሺ የካሸሮችን ደግሞ ሎጎት በለችውና ሎጊን አድርግበት
እሺ።
ከዛ እንገረኝ እሺ ካልተቀየረ እሺ እሺ።
ቸካግና እንደውልሽ እሺ እሺ እሺ